ስዕል ሰባት ኖህም እግዚአብሔር ባዘዘው መሰረት በየአይነቱ እንስሳትና ወፎች በመርከቡ ውስጥ አስገባ። ኖህና ሚስቱ እንዲሁም ሶስት ልጆቹ ከነሚስቶቻቸው ደግሞ በመርከቡ ውስጥ ገቡ። ከዚያም እግዚአብሔር የመርከቡን በር ዘጋው። እግዚአብሔርም ከባድ ዝናብ እንዲጥልና ከምድር ውሃ እንዲፈልቅ በማድረግ መሬትን በጎርፍ አጥለቀለቃት። በዚህ ጊዜ ሌሎች ሰዎች የመዳኛው ጊዜ አልፎባቸው ነበር። ከመርከቡ ውጭ የነበሩት ሰዎች ሁሉ ሰጥመው ሲቀሩ በመርከብ ውስጥ የነበሩት ኖህና ቤተሰቡ ብቻ ድነዋል። ኖህ የዳነው እግዚአብሔር ያቀረበለትን መንገድ ስለተቀበለ ነበር።